አመሰግናለሁ። ጤና ይስጥልን።
ሰላም ጤና ይስጥልኝ።
ሰላም ነብዩ አቤት።
ሳምራዊት እባላለሁ ከዋሽንግተን የሕክምና ማዕከል ነው የደወልኩት።
እሺ እሺ።
በትናንትናው ዕለት ወደ ተቋማችን መጥተው ነበረ።
አዎ ልክ ነው።
እሺ የአገልግሎት ጥራት ለማሻሻል ይረዳን ዘንድ የተገልጋዮችን አስተያየት እየሰበሰብን ነበር።
እሺ ግን ገና አሁንም አልተሻለኝም እና ብዙ ማውራት አልችልም። ለዛ ነው።
እሺ እሺ እሺ እሺ እናመሰግናለን።